ጤና ይስጥልኝ ዶንት ፒዩ hello ሌላ አቤት
ኦንላይን ትምህርቱ መጀመር ፈልገን ነበር።
እሺ የ YouTube ትምህርቱ ነው አዎ
እሺ ይቻላል በሳምንት ሶስት ቀን ለሶስት ወር ነው የሚሰጠው ኮርሱ አሁን ተመዝግበው ክፍያውን ተጽዕኖ ቴሌግራም ላይ ይልኩልንና በኢሜይል ነው የሚላክልዎት link ኡ class ኡ ተጀምሯል already ያለፉትን class ኦች ቪዲዮ እንልክልዎትና ከዚህ በኋላ ያለውን መቀጠል ይችላሉ
አሀ እንትን ክፍያው ምን ያህል ነው? ብዙ ነው?
ክፍያው የሶስት ወሩ ሀያ credit hour ነው ያለው ለአንድ credit hour ሰባት መቶ ሀምሳ ብር ነው ሙሉ ክፍያው አስራ አምስት ሺህ የሶስት ወሩ
እሺ
እሺ ልመዝግቦት ስሞትን ልቀበል ወይስ ይደውሉልናል መልሰው መልስ ይደውላል።
እሺ እናመሰግናለን መልካም ምሽት